ሄሎ ጤና
ሄሎ ችፍችፍ ነው።
አዎ ጭብጭብ ነው በቃ ትናንትና ስራ እንትን ነበረን ቲማቲም የሚመጣና ተበለሳ ብሎ አላመጡልን ነበር።
ኦኬ እሺ እሺ እ ስልክ በዚህ ነው ያዘዘው ቼክ ላድርግልዎት አዎ አዎ፣ እሺ እሺ ፍሬህይወት በሚል ነው
ወጣበቅ እንደዚሁ አዎ ፍሬህይወት በሚል ነው ወይስ አዎ ሃይማኖት ነው?
ፍሬዎት ፍሬዎትም ፍሬዎት በሚል
አዎ ዛሬ ወጥቷል ፕሮዳክቱ ትናንትና እጥረት ስለነበር አልመጣም አይደል አዎ አዎ አዎ ዛሬ እየመጣ ነው ካልደወልኩኝ እስካሁን ብዬ ነው ኦኬ ደው የት ነው ሎኬሽን ትናንት የተመ እንትን ጀሞ አንድ ደግሞ አንድ እሺ ድራይቨር ላናግረውና መልሼ እደውልልዎታለሁ እሺ እሺ እሺ እሺ
ዛሬ ወጥቷል